ምን ዋይፋይ ነው እምቢ አለህ አንተ?
ዋይፋይ ያስቸግራል። አንተ ደውል እስኪ።
በል እንትን አውርድ ልንገርህ አንዴ ስለሚቀለው ይኸውልህ ምን ላድርግ?
ቢ ጻፍ
ምን ልጻፍ?
የሆነ ብሎ- ቢ ቦቲም እ፣
ቦቲም አንዴ አልጠልልህ ጭረልህ እንዲህ ከዚህ ቀደም
ቦቲን ነው ታዲያ?
አዎ፣ ሳይፎን ነው?
ቦቲም እሱ አሪፍ ይሻላል ይሻላል። በ- እንትኑ የኛው የኛ የቢሮ እንትን ነው የሚፈልገው በጣም ኃይለኛ ኮንዲሽን ያስፈልገዋል።
ስለዚህ ምን ነው የማወርደው?
ቦቲም አልኩህ እኮ
ቦቲን
ቢኦ ቲአይ
ቢኦ ቲአይኤም
እሷን ተጎግድህ እንትን አውርድ። አይ ልንገርህ በጣም ነው ፕሌይ ስቶር ከዛ ላይ በኋላ ማን ኮንፊገር አረግ ማን ያደርግልኛል?
አያስፈልገውም። ስልክን አስገባው ይልክልሃል። ኦቲጂም ኦቲቢም ኦቲቢም ኦቲቢም ማለት ኮንፊ- ኮን- እንትንም ኧረ በጭ-
እስኪ አሁን የው ሰርች እያደረኩ ነው እና
ካለ ታወርዳትና ከዛ ስልክን ይላል። ከዛ ሜሴጅ ይልክልሃል። እሷን አስገባት ሜሴጇን። ከዛ በኋላ እኔ ፈልገኝ እያለ ወይ ደግሞ ጨርስ ደውል።
B O B O T
B O T I M
I L video call video conference video ቦቲም call ነው?
ነው። ቦቲም
ቦቲም live የሚለውን ነው ወይስ ታች